እሷ ናት ሲባ።
ጤና ይስጥልን እንኳን ነው እግዚአብሔር ይመስገን። እንዴት ነሽማ?
እግዚአብሔር ይመስገን።
መልሼ ደወልኩልሽ። አሁን ደውዬ ነበረ account ተልኮልኝ transfer አድርጌ ነበር እና እሺ ወደ ቴሌግራም ልክበትን ቁጥር እንድትነግሪኝ ነበር።
እሺ ሰባ አምስት እሺ
ሰባ አምስት ሀምሳ አንድ ስልሳ ሶስት ስልሳ አንድ ስልሳ ሶስት ስልሳ እሺ አመሰግናለሁ።
እሺ በአካልና ኦንላይን መሆኑን ግን ገልጾ የላኩት እዛ ላይ።
እሺ እሺ እሺ መልካም ቀን አሜን ለሁላችሁ።
ወይ